አያስፈልገውም
መስሎኝ ድሮ ገባ ከወለዶ ሄሎ ሄሎ ሄሎ ይሰማል ደንበኛች አሁን ይሰማኛል እሺ እሺ ምንድን ነበር እ ስለ therapy ልጠይቅህ ነበር እሺ
የት ነው አካባቢያችሁ ይህ ምንድን ነው የአዋቂ ነው ወይስ የህፃን ነው ልጅ ነው የልጅ ነው እሺ አዎ፣ ምንድን ነበር ህፃን የሆነው ከምናምን ንግግር መዘግየት ንግግር ነገር መዘግየት ነው አዎ፣ እሺ፣ ማለት የምንገ- ሞክሯል ጀምሯል አ ግን ያው እንዲሰራለት ፈልጌ ነው Okay ስለዚህ አሁን የምንገኘው የስኖር መሰለ የቀበናን ያውቁታል ቀበና አ እ፣ ወይም ቤል እሺ።
ቤል- ቤሊያር እ?
ቤሊያር የሚባል ቤሊያር የሚባለውን ያውቁታል
አለ። ቆይ አንዴ ሌ- ሌላ ሰው ልስጥህ እኔ በደንብ እሺ።
ስለማላቅ እሺ፣ እሺ።
ሄሎ ሄሎ አቤት ሰላም ሰላም።
አለቃ እግዚአብሔር ይመስገን ሰላም ነው እሺ እኛ ወደ ፊጋ አካባቢ ነን ከዛ ውጭ እሺ።
አማራጭ አላችሁ አዎ እኮ ያለው የህፃናት ያለው የት እንደሆነ ልንገራችሁ ብዬ ነው እ- እሺ የሚገኘው ም፣ ቀበና ያውቁታል አዲስ ቪው ሆቴል አዎ። እ፣ አዲስ ቪው ሆቴል አ እሺ ከአዲስ ቪው ሆቴል ፊት ለፊት አዲስ ቪው ሆቴል በተቃራኒ ሆኖ ከዛ ድሮጋ የሚባለው ደግሞ በተቃራኒ ነው ያለው ፊት ለፊት ነው የሚገኘው አዲስ ቪው ሆቴል ቀጭን አዲስ መንገድ ቪ አለ ሆቴል፣ እ፣ እሱ ጋር ደርሰን ደውል አዎ እሱ ጋር ደርሳችሁ ደውሉልኝ ከዛን ይመራውታለሁ በጣም ጥሩ እ፣ እሺ።
ትኖራላችኋል አሁን ከ- ከምሳ በኋላ አዎ ይኖራሉ ይኖራሉ ሂዱና ከዛ አናግሯቸው ከዛ ያለውን ነገር ደግሞ ከዛ በኋላ እናያለን በጣም ጥሩ እሺ እሺ፣ እሺ፣ እሺ፣ ስለደውለው እናመሰግናለን ስሞትም አለበት እ፣ ወርቁ እ?
ወርቁ ወርቁ እሺ እሺ አዎ፣ ከየት ነበር እሺ።
ሰምቶ የደወሉልኝ
እ፣ ኬኒ ስማችሁ ማስታወቂያ ላይ እሺ እሺ፣ በሬዲዮ።
የሬዲዮ ነው እሺ አ እሺ እሺ።
እሺ እናመሰግናለን እሺ